Hello ጤና ይስጥልኝ።
ኧረ ይስጥልኝ።
እግዚአብሔር ይመስገን። ዶንኪ ቲዩብ ላይ እንደደወሉት መለሰው።
እግዚአብሔር ይመስገን። ሰላም ናቸው አለ ሰላም ነው። ኮሜዲያን እሸቱን ማግኘት ይቻላል?
ለምን ጉዳይ
እ
ጉዳይ ነው የፈለጉት?
የሆነ ጉዳይ ላማክረህ ፈልጌ ነበር።
እሺ፣ ጉዳዩን በሰጡኝና እኔ ሪፖርት ሰጥቶታለሁ ለሚመለከተው አካል።
አይደለ እዛ ቢሮ መጥቼ ማናገር እችላለሁ ወይ?
እሺ፣ ቦሌ ደንበል አበሮች ህንፃ አራተኛ ፎቅ።
ቦሌ ደንበል አበሮች ህንፃ አራተኛ ፎቅ።
አበበች ህንፃ
አበሮች አበረሽ።
አ- እሺ፣ አመሰግናለሁ።
እሺ።
እሺ